በደወሌውንም ያቋርጣለች ጤና ይስጥልኝ
አብሮ ይስጥልኝ።
አሁን ደውለው ነበረ ተቋረጠ ደሴ የት አካባቢ ነው ያሉኝ ልዩ ቦታው
ደሴ ልዩ ቦታ ተቋም ተቋም ይባላል።
እሺ እ- በርሜሉ ጋር መገናኛው ጋር ነው አይደለ እያስተነፈሰ ያስቸገሩት አዎ በርሜሉ መገናኛው ጋር አሃ።
እ፣ ከስር ያለችው ትንሽ ያጎሚ ነው እሺ ጥቁሯ ያቺ ሰፋ ትላለች እና ደግሞ ስከድመው እንትን ይላል ያነሳል። በጣም ነው የሚያነሳው።
እሺ ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች አስተላልፋለሁ ሌላ ምረዳውት ነገር አለ
እ፣ ሌላ እንኳን የሚያስቸገረልም እቺ ሰናት ያስቸገረችኝ።
እሺ ስለደወሉ እናመሰግናለን አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ መልካም ቀን